ሰላም ጤና ይስጥልኝ። ችብችብ
እንዴት ነሽ?
እግዚአብሔር
ችብችብ ጌም አሸንፍ ያለውና ሌላ ቦታ ስለሆንኩኝ ለእናቴ እንድትሰጭልኝ ነበረ።
የት ነበሩ? አዲስ አበባ ናቸው?
እሷ አዲስ አበባ ነች እናቴ። እኔ ዩኒቨርሲቲ ነኝ ሌላ ቦታ ሀገር።
እሺ፣ እሺ፣ አንዴ ይቅርታ፣ አንዴ ጠብቀኝ። የት ነበር ከአንተ ያለው?
እኔ ወልዲያ ነኝ ያለሁት ዩኒቨርሲቲ ውስጥ ነኝ እና ከአንድ ወር በኋላ ነው ወልዲያ ያለሁትኝ እኔ ዩኒቨርሲቲ ውስጥ ማለት ነው።
እሺ፣ እሺ፣ እሺ። እ፣ ስምህ ማን ነበር?
ስሜ ታራኝ
ምን ነበር ያሸነፈው?
የቁርስ ጥቅል
የቁርስ ጥቅል። እሺ፣ የማዘርን ስም ይነግረኝ ትነግረኛለህ?
ዳሁ ኢትዮጵያ ትቀበላታለች። አሜን ነው የምትባለው።
እሺ፣ ስልክ ቁጥር ንገረኝ።
ዜሮ ዘጠኝ ሰማንያ ሁለት እሺ፣
ሀያ ሰባት እሺ፣
ሰላሳ ስድስት ስልሳ እሺ።
አልቋል።
ሰላሳ ስድስት ስልሳ የት አካባቢ ነው ያሉት?
እሷ
እ፣ አቃቂ- አዲስ አበባ አቃቂ- ሰፈር ገላን አቃቂ- ኮንዶሚኒየም አቃቂ አቃቂ ቃሊቲ ነች። ገላን ነች።
ገላን።
ገላን
ስለዚህ ገላን በሚለው ልክ አ እሺ፣ በቃ እንደውልላቸዋለን። እሺ፣ እሺ፣ እሺ፣ እሺ።
እሺ። ያ ስልክ አይደለ የኔ ስልክ አንተ ስልክ ይሄ ነው አይደለ?
የኔ ስልክ ይሄ ነው። አሸነፍኩበት ስልክ ይሄ ነው።
ይሄኛው ሰላሳ ሶስት ቤቱ ያንተ ነው አይደል?
አዎ በቃ የራሴ እሺ፣ ነው።
እሺ፣ በዚህ ነው።
እንደውልላቸዋለን።
እሺ፣ እሺ፣ እንደውልላቸዋለን። እሺ፣ መልካም ቀን።
አሜን።